Nene, Stellinvest ቤት ዲቦራ ነኝ እባክህ የምትጠራው።
ትኬት ቼክ ለማድረግ ነበር።
እሺ አለ ትኬት እጅህ ላይ
አ ካሸር ኮዷ ወይም ደግሞ የትኬት አይዲዋን ትነግረኛለህ?
እሺ መቶ
ካሸር ኮድ ነው ወይስ አይዲ ነው እየነገርኩህ?
ካሸር ኮድ ካሸር ኮድ እሺ መቶ
ሀያ ሶስት ሀያ ሶስት አንድ ሰማንያ ሁለት የመቼ ትኬት ነው?
የትናንት
በሶስት ጨዋታ ነው የወጣው። እሺ ሶስት ነው።
እሺ። ሶስት ጨዋታ ነው የተቀበት አሀ ሶስት ጨዋታ ሌላ አለክ?